ስም ስለ ምረት ስለ እውነት ምስጋናን ስጥ አቤቱ ለኛ አይደለም የሰሳ ለኛ አይደለም ነገር ግን ለስም ስለ ምረት ስለ እውነት ምስጋናን ስጥ እግዚአብሔር ለስም ተነሳ፣ ጠላቶች ይፈሩ፣ አሕዛብ አምላካቸው ወዴት ነው አይበሉ። አቤቱ ለኛ አይደለም ኢየሱስ ለኛ አይደለም፣ ነገር ግን ለስም ስለ ምረት ስለ እውነት ምስጋናን ስጥ አቤቱ